hello ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው የምንወደው።
ስልኮት እኮ በጣም አዛ ሆነ። ዩቱብ ለመማር
okay፣ ያው ትንሽ ስልክ busy ሆኖብን ነው።
አዎ። በአካል ስንት ቀን ነው ሲሰጥ?
በሶስት ወር ነው class ኡ፣ በሳምንት ሶስት ቀን ሶስት ቀን። መች መች?
ሰኞ፣ ሮብ፣ አርብ ከአስራ አንድ ሰዓት ተኩል እስከ ምሽት አንድ ሰዓት
እስከ ከአስራ አንድ ተኩል እስከ ምሽት አንድ ሰዓት አንድ ሰዓት።
እም።
okay። ዛሬ ይጀምራል?
አ ዛሬ already ተጀምሯል።
ተጀምሯል?
አ okay። ያመልጠኛል ማለት ነው።
አይ ዛሬ already መክፈቻ ነው። እ፣
አ
ከሮብ ጀምሮ በስነ ስርዓት ትምህርቱ ይጀምራል።
አሀ ዛሬ መክፈቻ ነው እኮ። በአካውንት ስንት ነው ያልሽኝ? ሄሎ ሄሎ ሄሎ